ኑሮ ጤና ይስጥልን። ቤተሰቦች አዴት ነኝ።
ሰላም ነው ሰላም እንዴት ነህ?
አለ
እሺ
እ፣ ትላንት ዘጠኝ ሰዓት አካባቢ አስገብቼ አልገባም እስካሁን ሁለት ሺ
እሺ
በዚህ አይደለም ንገረኝ ፍቅር ቁጥሩ በዚህ አይደለም እኮ ንገረኝ። ዜሮ ዘጠኝ አምስት ዜሮ ዘጠኝ አርባ አንድ እሺ ዜሮ ስድስት እሺ ሀምሳ አንድ እሺ ሰማንያ ዘጠኝ
ዘጠኝ ብለህ ነው ዜሮ ዘጠኝ ዘጠኝ ብለህ ነው የምትጀምረው? ዜሮ ዘጠኝ ዜሮ ዘጠኝ ነው።
የምትጀምረው አዎ
ስንት ብር ነው? ሁለት ሺህ ብር አዎ ሁለት ሺህ ብር ነው።
failed ነው። ወደ እንትን ተመልሷል። እሺ failed ነው።
ምንድን ነው account ውስጥ ምን ሆነ ነው ምን እንደሆነ እንጃ። message ም ልካቸዋል
አዎ አይሰራም።
maybe connection ይሆናል እንጂ system ኡ እየሰራ ነው ወንድሜ።
ነው? እሺ